Nu lyssnar vi på amerinja, etiopiska språk.
ጤና ይስጥልኝ የሪዮ አድማጮቻችን፣ ከሲዩ ዜና እጀምራለሁ። አፕሪል 16 ዓለም አቀፍ የሴቶች ካፌ የኩሽ ስልጠና ጀምረዋል። በየሳምንቱ ሰኞ ከሰዓት በኋላ ከ11 ሰዓት እስከ 12 ሰዓት እና አርብ ከጠዋቱ 10 ሰዓት እስከ 11 ሰዓት እንደሚሰጥ አስታውቋል። 17 አፕሪል ለጡረተኞች የ data ስልጠና ተሰጥቷል። 18 አፕሪል በዲሞክራሲ ፕሮጀክት ወርሃዊ ውይይት በጎትሱንዳ ተካሂደዋል። የውይይቱ ርዕስ በቤቶቹ በቤቶች ፖሊሲና አካባቢ ደህንነት እንደነበረ ተገልጸዋል። 19 አፕሪል የናቬት group ከሲዩ ጋር ስብሰባ አካሂደዋል። አሁኑም 19 አፕሪል የባህል ጥሪ ለአዲስ መጤዎች መካሄዱ ታወቀ። 19 አፕሪል ሲዩ በክኒቪስታ ሁለት ጥገናዎችን ያደርጋል ተባለ። አፕሪል 20 የሲዩ አመራር በ residential congress ስብሰባ በኡፕሳላ ተካሂደዋል። 20 አፕሪል የሲዩ አመራር በኤንሾፒንግ ጉብኝት አድርጓል። 20 አፕሪል አሁንም የሲዩ አመራር ለአፋር ቬነር ዓመታዊ ስብሰባ መልካም ምኞቱን ልኳል። በመቀጠል የኦብሳላ ዜናዎችን አነባለሁ። በብልሹ ቤተሰብ ውስጥ የሚገኙ ልጆች የተለያየ ቅድመ ድጋፍ እንደሚሰጣቸው ታወቀ። በኦብሳላ ኮሚን የማህበራዊ ደህንነት ኮሚቴ ከማህበራዊ ኢንቨስትመንት ገንዘብ 1.35 ሚሊዮን ክሮነር እንደሚሰጥና ፕሮጀክቱም ለሶስት ዓመት እንደሆነ የኦብሳላ ኮሚን አስታወቀ። በኦብሳላ የቱሪስት ጀልባዎች በውሃ ግማሽ ወገን ሰምጦ እሱን ለማበጀትና ወደ ቦታውን ለመመለስ ከተወሰነው የመጨረሻ አፕሪል እንደሚዘገይ ተገለጸ ሲል የኦፕላንድ አራት ሬዲዮ አስታወቀ። የሀገሪቱ ዜናዎች መንግስት ተደብቆ ስራ ግብር ሳይከፍሉ የሚሰሩ ሰራተኞችን ማሳደድ ጀምረዋል። ይኸውም ለመንግስት ተጨማሪ ገንዘብ ያገባል ተብሎ ይጠበቃል ሲል የመንግስት መግለጫ አስታውቋል። የስደተኞች መስሪያ ቤት የመኖሪያ ፍቃድ ያላገኙትን የሚያቆይበት ቦታ ብዙ ስደተኞች እየጠፉ አስቸግሯል። አንዳንዶቹን ፖሊስ ሲያገኛቸው፣ ብዙዎቹን ግን የት እንዳሉ ሳይገኝ ቀርቷል ሲል የ Migrationsverket መስሪያ ቤት አስታወቀ።
ሰሊናዬ ሰሊናዬ አንቺን ማሰብ ሆኗል ትዝታዬ ሰሊናዬ ሰሊናዬ ጓል ሀገሬ ፍቅሬ ማዛዬ ለጤናሽ ደህና ነሽ ወይ? ሰላም ነሽ ወይ? ፍቅር ያለሽ ወይ? በፍቅር ያሳለፍነው ጣፋጭ ጊዜስ ይረሳሉ? ነይ ፍቅሬ ፍቅሬ ሰሊናዬ ሰሊናዬ ድምፅሽን እስኪያሰምኝ በለው በይኝ ነይ ፍቅሬ ጎላ ሀገሬ አብሮ አደጌ የመጀመሪያ ትዝታዬ ኦ ፍቅሬ በይነይ ሰሊናዬ በጃ ክንዶ ዳሃይ ክስመጠኒ ካብቲ ማዶ ምባ ሰሊናመ ተቐብተይ ኣይከዶነ ምንባር ንበለተይ ራሱን አልፈው በመንፈሴ ድረስሽ ልቤ ሰላምታ የተዋደደ መገናኘቱ አይቀር ምንም ቢረቁት ሳስብሻለው ያልተቋጨ ፍቅር ናፍቆት ተሸክሜ አንቺ አንቺን አጥቼ አይመስለኝም ነበር እርቼ የምሄድ ቆሜ ትዝታዬ ነሽ የበኩር ፍቅሬ የታነጽኩብሽ ሁሉ ነገሬ መያገሬ ልጅ የማለዳዬ እንጠብቅሻለሁ ገና ደረዋዬ በጤናሽ ደህና ነሽ ወይ ሰላም ነሽ ወይ ፍቅሬ ወይ ከኔ ርቅሽ አስቻለሽ ወይ በጤናሽ ደህና ነሽ ወይ ሰላም ነሽ ወይ ፍቅሬ ወይ ከኔ ርቅሽ አስቻለሽ ወይ ነይ ፍቅሬ በይ ነይ ሰሪ ነይ ሰሪ ነይ ድምፅሽን እስኪያሰምኝ ያለው በይ ነይ ፍቅሬ ጎላ ሀገሬ አብሮ አደጌ የመጀመሪያ ትዝታዬ አብሮ ማደጉ የልጅነት ሳቁ ጨዋታው ቀረ እንዴት ይከብዳል ስብን ከዚህ ለኛይ የተፋቀረ እስከ መቼ ነው ላይሽ የጓጓ የሚያነባው አይኔ እራለው በይ ልብስሽን ስማማ ብሩህ ይሁን ቀኔ አብረን ተምረን አብረን አድገን መለያየቱን መች አስበን ክፉ ቀን መጥቶ እንደለየን ደግ ቀን ደግሞ ያገናኘን ከጤናሽ ደህና ነሽ ወይ ሰላም ነሽ ወይ ፍቅሬ ወይ ከኔ ርቀሽ አስቻለሽ ወይ ከጤናሽ ደህና ነሽ ወይ ደህና ነሽ ወይ ፍቅሬ ወይ ከኔ ርቀሽ አስቻለሽ ወይ ሰሪና ሰሪና አይቶ ተሃለዲ ያቾሚ ሰሪና አቴ ማልኮ ክነማረና ክትመለየ ጽባ ሳለም ጎደሎ ድርነትን ላይ ምርሃሙናለ አይሻለው ደግሞ ማመለው አንድ ቀን እንደ ዋዛንቀር እንዲጠራርቅን አጋጣሚ ጉዳይ ጊዜ ቢለያየን ፍቅር ተስፋ ካለን እንገናኛለን። ሰሊና ሰሊና አይተካሃለል ያቸውም ሰሊና አጤኖ አልኮ ክንማለና ክትመለየ ጽባ ዛለም ጎደሎ ድርመትን ላይ ምርሃሙናለን አይሻለው ደግሞ አምናለው አንድ ቀን እንደ ዋዛ አንቀር እንዲጠራርቅን አጋጣሚ ጉዳይ ጊዜ ቢለያየን ፍቅር ተስፋ ካለን እንገናኛለን። አይሻለው ደግሞ አምናለው አንድ ቀን እንደ ዋዛ አንቀር እንዲጠራርቅን አጋጣሚ ጉዳይ ጊዜ ቢለያየን ፍቅር ተስፋ ካለን እንገናኛለን።
Thank you.
መድኃኒቴ ፈዋሼ ነሽ መነቴ ሐኪሜ ነሽ መድኃኒቴን አዳም ብሞት አንቺንስ አልክዳም ሐኪሜ ነሽ መድኃኒቴ ፈዋሼ ነሽ መነቴ ሐኪሜ ነሽ መድኃኒቴን አዳም ብሞት አንቺንስ አልክዳም ሐኪሜ ነሽ መድኃኒቴ ፈዋሼ ነሽ እምነቴ ሐኪሜ ነሽ መድኃኒቴን አዳም ብሞት አንቺንስ አልክዳም ሐኪሜ ነሽ መድኃኒቴ ፈዋሼ ነሽ እምነቴ ሐኪሜ ነሽ መድኃኒቴን አዳም ብሞት አንቺንስ አልክዳም ናፍቆትሽ ሲደክም ጉልበቴ ደሞ ይባስ ብሎ ተሰራ አንደበቴ ስብር ያለ ለታ ስሜም እንደ ቅስሜ እጽናናለሁ ሳይሽ እንኳንስ ተስሜ እጽናናለሁ ሳይሽ እንኳንስ ተስሜ ብክንክን ስል አደብ ሲያሳጣኝ ዝታሽ ደርሶ ከጭንቃ ወጣኝ። አይ መታደል፣ አወ መገፋት ከሞት ያስጥላል። እንኳን ከንኬፋት ብክንክን ስል አደብ ሲያሳጣኝ ዝታሽ ደርሶ ከጭንቃ ወጣኝ። አይ መታደል፣ አወ መገፋት ከሞት ያስጥላል። እንኳን ከንኬፋት ሐኪሜ ነሽ መድኃኒቴ ፈዋሼ ነሽ እምነቴ ሐኪሜ ነሽ መድኃኒቴን አዳም ብሞት አንቺንስ አልክዳም ሐኪሜ ነሽ መድኃኒቴ ፈዋሼ ነሽ እምነቴ ሐኪሜ ነሽ መድኃኒቴን አዳም ብሞት አንቺንስ አልክዳም አንቺን የመሰለ ሌላ ሰው ቢኖርም ላይኔ ይሞላል እንጂ የነፍስ አይዘምርም። ጠረንሽን ለምጄ እንደ ናርዶስ ሽቶ ሌሊቱ እንዴት ይንጋ ቀኑስ እንዴ መሽቶ ሌሊቱ እንዴት ይንጋ ቀኑስ እንዴ መሽቶ ደበስበስ አርጊኝ ባለንጋታትሽ አንቺ ስቶች ሞት መብታትሽ ብታውቂ ነው ገሎ ማሻሩን እያስተማሩ ማስተማመሩን ደበስበስ አርጊኝ ባለንጋታትሽ አንቺ ስቶች ሞት መብታትሽ ብታውቂ ነው ገሎ ማሻሩን እያስተማሩ ማስተማመሩን ሐኪሜ ነሽ መድኃኒቴ ፈዋሼ ነሽ እምነቴ ሐኪሜ ነሽ መድኃኒቴን አዳም ብሞት አንቺንስ አልክዳም ሐኪሜ ነሽ መድኃኒቴ ፈዋሼ ነሽ እምነቴ ሐኪሜ ነሽ መድኃኒቴን አዳም ብሞት አንቺንስ አልክዳም ሐኪሜ ነሽ መድኃኒቴ ፈዋሼ ነሽ እምነቴ ሐኪሜ ነሽ መድኃኒቴን አዳም ብሞት አንቺንስ አልክዳም ሐኪሜ ነሽ መድኃኒቴ ፈዋሼ ነሽ እምነቴ ሐኪሜ ነሽ መድኃኒቴን አዳም ብሞት አንቺንስ አልክዳም
Thank you. ol maane yooktu bulee weerta macaane hinni kol taabse kaxane xadhayda winta yoo suute kaxani daray warinta yoo beyte yaalo soqadke yandhagarhinna labbadhigidme kaageyamhinna ayro hafaadda laltuwam xelta gohora caram marisamad xelta yallawa kaxanu soono yolmaabin saytuna yol bakar bakar maabin yoomice saamisininu maabin inti isin kaxanuma ilaalin فوقيام مساقوي ويلو معاي رحيلا فوق سقبوت مدوراي فوق سينا بسيمورا ಸೊಡಿ ಸಾಂಪಡ ಕುಂದು ಎಟದು ಬೋಕೆಡ ಬಬಲೆ ಸಪು ಮಾಡಹಡ ಕಬಲಿ ಒಕ್ಕತು ವಾಕೆಡ ಕಹನಿಯು ಸೊಡಿ ಸಾಂಪಡ ಕುಂದು ಎಟದು ಬೋಕೆಡ imonool macaane yoogtugule weerta macaane hinni kol taabse kaxane xadhayda winta yoo suute kaxani daray warinta yoo beyte yaalo soqadke yandhagarhinna labbadhigidme kaageyamhinna ayro hafaadda laltuwam xelta dohra caram marisamad xelta yaalo kainumu masengelta asmata kakaliyo bohoy madaxa waagisaminni duudi maadakkee hedgideyange kaslelu yaabe nalesayo paamol asakunef macaytu ooma gufaana magabii lahaleelo maantu ifoytaay ifoytaay ifoytaay ifoytaay kaxaniyo sodhisan fadha kunnuyatedookkedha abalesaku madhahadha tabaliyo kutubaakkedha kaxaniyo sodhisan fadha kunnuyatedookkedha abalesaku madhahadha tabaliyo kutubaakkedha kaxaniyo sodhisan fadha kunnuyatedookkedha abalesaku madhahadha tabaliyo kutubaakkedha
አድማጮቻችን ለዛሬ ያዘጋጀነው ዜና ይኸው ነበር። መልካም ሳምንት።
ደነግጥ ልቤ ለሌላ ልቡን አይሰጥም ከቶ አደነግጥ ልቤ ለሌላ ልቡን አይሰጥም ከቶ ከቶ ከቶ ምን ቆንጆ ቢኖር ሚደነቁበት ለኔ ሌላ ነሽ አንቺ እኮ ማለት የልቤን ሰማይ ጨለማ ሽሮ ብርሃን በሞላ ልዩ ተፈጥሮ በዚህ ጨረቃ ምልልሻለሁ በዚህ ጨረቃ እምልልሻለሁ
ልቤ አይደነግጥም ከኢትዮጵያዊ ሌላ ቆንጆ አይደነግጥም ልቤ አይደነግጥም ከኢትዮጵያዊ ሌላ ቆንጆ አይደነግጥም ልቤ አይደነግጥም